Hello? Hello?
ሌላው ጤና ይስጥልኝ ኢንቨስትሜንት ያ ብር ውስድሮ አድርገን ይኸው አምስተኛ ቀኑ ነው።
እ፣ በሳንቲም Pay ነው እ?
አዎ እሺ አንዴ እኛ already አሳውቀናቸዋል። እሺ ስልክ ልስጥክና እነሱ ጋር ደውልላቸው። እሺ እ የሳንቲም Pay ኦች ስልክ ልስጥክና እ እነሱ ጋር ደውልላቸው። እኛ already አሳውቀናቸዋል። እሺ ያለውትን process ላይ ነው የሚለው እኛ ጋም አዎ ስልክ ልስጥክ የሳንቲሞችን hello ንገሪኝ ንገሪኝ። አዎ እሺ ዜሮ ዘጠኝ ሰላሳ ሁለት እ ሀያ ሰባት እሺ ሀያ እ ስልሳ ሰባት ያዘዙት ብር ወደ ቴሌብር አልገባም በላያቸው። እሺ
አይ እሺ እሺ አመሰግናለሁ ስለደወልክ። መልካም ቀን እሺ፣ ለአንቺም ማሪ እሺ